ሄሎ
ሰላም ናችሁ?
ሰላም ጤና ይስጥልኝ። ቤት ቤት
የፌስቲቭ ላይ የሚጫወትኩ ብሩ ብሩ ኮን ላይ አይገባም። ሚጫወት ላይ ውስጥ ዊዝዶ አድርገህ ነው ድራ ወርለም ሚጫወት ላይ ሚጫወት ጨዋታ ላይ ሚጫወት ካገኘ ብሩ አልገባ ኮን ላይ
ማለት ዊን አድርገህ ነው ያልገባለህ?
አዎ
እሺ ዊን ያደረክበትን ስክሪንሻት አድርግና ቴሌግራም ላይ ላክልኝ።
ቴሌግራም የለም ወንድምሽ አካባቢ አካባቢ በቴሌግራም ነው ቼክ- ቼክ- ቼክ ማድረግ የምንችለው።
ቻራ ላይ የኛ ቴሌግራም ምናምን አካባቢ የለም። ከዛ ደግሞ ቁጥሩ ቁጥሩ ላይ እንደርኩ እና ዴት ነገራል ቼ- እና አኮን ላይ መልስ
እኮስ እ፣ ያሸነፍክበትን ስትልክልን ነው ቼክ ማድረግ የምንችለው
አዎ ቼክ ላይ አድርጉ።
እኮ ቼክ ማድረግ የምንችለው ስትልክልን ነው። አንተ
እሺ ቁጥሩ እ፣ ዴት ላይ ቴሌግራም ላይ የለም ግራም እያጋው ቻካና ቻካናለው ወንድምሽ
በምን ለብጣ
ሄሎ እሱ ላይ ነው ቼክ ማድረግ የምንችለው።
ኧረ እናንተ እናንተ ነው አውቃለሁ። ያው ምንድን ነው አውቃለሁ።
እ እኛ አላውቅም። እናንተ ነው አውቃ አይደለም።
ምን እኛ አላውቅም። ሄሎ አቤት እኛ አላውቅም። ቴሌግራም ምናምን አላውቅም። ከዛ ደግሞ ቁጥሩ ቁጥሩ ይነግራለሁ። ቼክ- ቼክ ላይ እናደች ይነግራለሁ። ቼክ አድርጉ እና ከሆነ አሁን ላይ አዝግቡ።
ዊዝዶ አይደለም አይደለ ያረከው አዎ ውድድር አይደለም። ከዛ ደግሞ ቻወት ላይ እየተጫወት ነው አይደለ በጋ- አዎ፣ ብሩ ያልገባልህ ብሩ- ብሩ ካገኘ አልገባም።
እኮ እ፣ እንትኑን እስ ግዴታ ያስፈልገናል። እሱን ካላክልን ቼክ ማድረግ አንችልም እኛ
እ፣ ምን ምን- ምን ምን ይችላል? እሺ
እ ግዴታ ስክሪንሾቱ ያስፈልገናል ለኛ።
የኛ እንዴት እንዴት ስክሪሽ ምናምን እንዴት እንዴት ይደርጋለሁ? ቴሌግራም ምናምን የለም። ድቤሽ አረ እንዲመሸባች አ- አረ ፈቅ
እኛም እ፣ ምንም ማድረግ አንችልም ከዛ ውጭ። ካለ ላክልንና እናስገባለን። ካሸነፍክ እናስገባልሃለን።
እንዴት እሺ፣ እንዴት እንዴት እንዴት ይሻላል? እንዴት ይሻላል?
እዛ አካባቢ ቴሌግራም ያለው ሰው የለም።
አረ የለም እኮ የያ ቻካን አለው እኮ እንዴ አላውቅም።
ምንም ማድረግ አንችልም። ቢኖር አይተን check አድርገን ካሸነፍክ እናስገባል ነበረ።
ቁጥሩ መጀመሪያ ቁጥሩ ጻፍ፣ ከሌለ ግን ቁጥሩ ጻፍ መጀመሪያ
እሺ በጣም ቁጥሩ ጻፍ። እሺ hello እሺ፣ አንዴ ጠብቀኝ።
እሺ Hello
አቤት፣ አንዴ ጠብቀኝ። ንገረኝ አሁን ሰላሳ ሶስት
ሰላሳ ስድስት ሰላሳ ስድስት አርባ ሁለት አርባ አንድ date ላይ date ላይ ሀያ ሶስት September